ሲሽሸኝ
ሄሎ
ሄሎ፣ ጤና ይስጥልኝ አብሮ ይስጥልን።
ወይዘሮ ትዕግስት፣ አቤት፣ እንዴት ነው? ሰላም ነው?
እግዚአብሔር ይመስገን።
ያሲን እባላለሁ ከ Flintstone Homes ነበር ምደውሉት።
እሺ፣ እሺ፣ እንዴት ነው? ሰላም ነው?
አለሁ፣ እግዚአብሔር ይመስገን፣ ደህና ነኝ።
ትላንትና ያው እንትን አላሉትም አልተመችሁት መስለኝ፣ በዛው ሄዱ።
አሀ፣ ለ- ለዛሬ ፕሮግራም ይዘን ነበረ ይዛ ነበር እሺ፣ እሺ፣ እሺ። ስመጣ ከቢሮ ሳልፍ በዛው ብቅ እላለሁ።
ችግር የለውም። ሲም የ- ሲወጡ ከቢሮ ቢደውሉልኝ ጥሩ ነው። እ፣ እንደ ትላንትናው እንዳይቸገሩ እኔ መንገዱን ጠቁሞታለሁ አስቀድሜ አይሻልም?
እሺ፣ እሺ፣ እሺ፣ እሺ፣ መልካም ቀን ወይዘሮ።
እሺ። ለእናንተም